Hello ሰላም ጤና ይስጥልን ቤት ቤት
እዛው እንትን ነበር አቡ
ምን ከድሬዳዋ ነው ሳቢያን ሳበን እሺ አንዴ ጠብቀኝ
ጤና ይስጥልን ቤት ቤት ዞራ ነኝ እባክዎ የምንወጣው
ከድሬዳዋ ሳቢያን
እሺ ማን ልበል
ክብሮም ይባላል።
እሺ ክብሮም ሰላም ነው እንዴት ነህ ይመስገን ሰላም አለን አለን እግዚአብሔር ይመስገን
ግን ነው stuck አረገ
እ የየትኛው ምኑ ነው stuck ያደረገብህ
ጨዋታው ቆመ። ሰላሳ ዘጠነኛ እንትን ላይ
እሺ ቆመ።
የየትኛው ጨዋታ ነው ወይስ virtual ነው ወይስ ስፖርት ነው customer ነው ወርቶ ነው እሺ ምንድን ነው የሆነብህ exactly
ቆመ። stuck አረገ።
የመደብክ የተጫወትክ እያለ
አ እኔ agent ነው።
እኮ እሺ እያጫወታችሁ እያለ ነው የቆመው
አዎ ቆመ። አልወጣም ከሰላሳ ዘጠነኛ በኋላ
Okay እሺ አንድ ጊዜ መስመር ላይ ጠብቀኝ
Hello
አቤት አቤት ክብሮም እንዴት ነህ ሰላም ነው ሰላም ነው ቢሆን አለን ቅድም ቴሌግራም ላይ የነበርኩ የጻፍኩልክ እሺ
እሺ ምን አልሽ?
እኔ check አደርገዋለሁ አንዴ አሰ- አ- ከ- ቴ- ቅድም ቴሌግራም ላይ አይቼው ነበር የጻፍከውና so እናንተ ከጀመራችሁ ጀምሮ አንዴ አይቼዋለሁ ግን ትንሽ ጊዜ ስጠኝ አንዴ እሺ አ፣ ነገ አሳውቃለሁ
No no no እኔ አልጻፍኩኝ።
አልጻፍክም እንዴ አዎ ሌላ ሰው እንደሆነ እኔ አሁን እየሰራሁበት ነበረ። አሁን ስመጣ እህ ከ- አሁን ከሰላሳ ደቂቃ በፊት እሺ አሁን አሁን ነው stuck ያደረገው። እንትኑ እኮ spin ኡ ይሰራል።
እናንተ የት ነበረሽ ድሬዳዋ አይደለ
ድሬዳዋ ሳቢያን አዎ። ቪቦክስ
እ?
እሺ ሙሉ ለሙሉ stuck ነው ያደረገው
ምንም ቆመ። በቃ ሌላ ጨዋታ አላወጣም እስካሁን finish ብሎ ቀጣይ ይጀምር የለ አዎ
በቃ እሱ ላይ ቆሟል።
ቲቪው ላይ ማለት ነው
አዎ ቲቪ ነው AnyDesk ኡን ትልክልናለክ እሺ
AnyDesk እሺ እንትን ፈልጌ ወይ ቴሌግራም ላይ ላከውና እናየዋለን አዎ
እሺ እሺ እሺ
እ፣